Hello. Hello. Hello. Hello አይሰማም?
ይሰማል ለምያቸው ነው።
ይሰማል። እናት እንትን ነበረ በቴሌ ብር አር- ብር አስገብቼ መቶ አርባ አምስት ብር አርጌ ተግላ አስተላልፌ ነበር እና ግ- አልፏል የሚል ሚስል ደርሶኛል። ግን እዛ የገባሁት ሌላ ቁጥር ስለሰው ደግሞ ዛሬ ዜሮ
እሺ ለምያቸው ሙሉ ስሞትን ይንገሩኝ።
እ፣ ኢሳቅ ሙክታር ረዲ
ቴሌብር በዚህ ቁጥር ነው የሚጠቀሙት።
አ አ
እሺ ለምያቸው የገንዘብ መጠን መቶ አርባ አምስት ነው ያለው።
አ አ እሺ ታይት ነው ይሰማታል።
አ አ፣ ይሰማል።
እሺ ወዴትኛው ቤት ነው?
እ፣ ምን አልሽኝ?
ወዴትኛው betting site ነው?
ወደ ወል ስፖርት
እሺ ደንበኛችን መረጃውን መዝግብሎታል ነው። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን ትንሽ አንስተው ይልኩልናል።
እሺ ዜሮ ዘጠኝ ዘጠና ሁለት
እሺ፣
አስራ ሶስት
ዘጠና ሁለት አስራ ሶስት ናሲና ስልካ ስልክ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ዜሮ አንድ ሀምሳ አምስት
ዜሮ ዘጠኝ ይቅርታ፣ አቦ አንድ በሚል
እሺ ዜሮ ዘጠኝ ዘጠና ሁለት አ
አስራ ሶስት እሺ
ዜሮ አንድ ሀምሳ አምስት
እ፣ እኮ ምን ላድርግ? እሱ ላይ አሁን በቴሌግራም
የቴሌብሩን ደረሰኝ screenshot አንስተው ይልኩልናል።
እሺ እሺ እሺ
እሺ ከስልክቦትና ስሞትን ያስቀምጡልን ለሚመለከተው አካል እናስተላልፍሎታለን።
እሺ እሺ፣ አመሰግናለሁ።
ሌላ የሚረዱት ነገር አለ?
ምንም የለም።
እሺ ደውል አመሰግናለን። አገልግሎት ላይ ሀሳብ አስተያየት ካሉት የሚሰሙት ድምጽ ቃል ያስቀምጡልን። መልካም ቀን።